ጤና ይስጥልኝ። ይህ የሰበራ መረጃ ማዕከል እባክዎትን ይደረጉት።
አብሮ ይስጥልን።
ምን ነበር?
ትኬት ጠይቀውት ነበር ከኮምቦልሻ አዲስ አበባ ከአዲስ አበባ ለእሑድ እ
ለእሑድ ነው የፈለጉት?
ለእሑድ አንድ ደቂቃ ይጠብቁ። ወዲህ የሉት እሺ
ለደርሶ መልስ ነው ወይስ ለ- ለመምጫ ብቻ ነው የፈለጉት?
ለመምጫ ብቻ ለመምጫ አንድ ነው አይደል? ተሳፋሪ
ሁለት ሰው ሁለት ሰው ሁለቱም አደልት ናቸው?
እ ት- ትልቅ ሰው ናቸው ሁለቱም ወይስ ህጻናት አይ፣ ናቸው?
ህጻናት አለ የሰባት አመት ልጅ ምን አሉኝ?
የሰባት አመት ህጻንና አንድ ሰው አንድ ትልቅ እሺ። አንድ ደቂቃ ይጠብቁ። ሌሎት okay
እሺ እርስዎ ለፈለጉበት ቀን ለ July 25 ዛሬ 14 እም፣ ይቅርታ አንድ ጊዜ ደንበኛችን
hello እ፣ እ፣ ይሰማዎታል?
ይሰማል ይሰማል አባት እሺ ምንም አይነት በረራ የለም እስከ ከአርብ ጀምሮ ከማለትም ከዛሬ ጀምሮ ምንም አይነት በረራ የለም። እ፣ በረራ የሚጀምረው July 31 ነው Wednesday።
የሰላሳ አንድ
እ፣ እ፣ ምን አሉኝ?
ሰላሳ አንድ ነው ያልከኝ July ሰላሳ አንድ አዎ
okay እሺ አመሰግናለሁ እሺ ሌላ የምትረዱት ነገር አለ?
በጊዜው የለኝም ሌላ ጊዜ እደውላለሁ እሺ ስለደውሉ እናመሰግናለን።
አገልግሎቱ አመሰግናለሁ እሺ እኛም እናመሰግናለን ስለደውሉ። መልካም ቀን።
ለሁላችን